እንዴት ይርዳዎት?
አብሮ ይስጥልን። ሰላም ነው።
አለን።
ቅድም ጠይቄሽ ነበር ከአዲስ አበባ ደሴ እሺ።
ነግረሽኝ ነበር። አ?
አዎ።
በቃ ይ- ይቆረጥም።
እሺ። ከአዲስ አበባ ወደ ደሴ ነው?
አዎ።
እሺ። ለሰኞ ነው አይደል ያለኝ? የፊታችን ሰኞ።
አዎ። አዎ።
እሺ። ለሁለት ሰው አዎ።
እሺ። ሁለቱም አዋቂ ናቸው? ትልቅ ሰው?
አዎ። አዎ። አዎ።
እሺ። እሺ። ካልተሳሳትኩ ጠዋት ነው አይደል ያለኝ የሁለት ሰዓት ከአስሩን flight አዎ። አዎ።
ግን airport ከበረራው አንድ ሰዓት ተኩል ቀድሞ ነው የሚደርሱት።
እሺ። እሺ።
እሺ። ስለዚህ እሺ price ኡን ነግሬታል። አንድ ሰው ሶስት ሺ ሰባት መቶ ሀምሳ አንድ ብር።
አዎ።
እሺ ስም ይነግሩኛል የመንገደኛ?
ያው ጀማል አሊ እሺ አቶ ልበላቸው አዎ፣ ጀማል ችግር የለም